ጤና ይስጥልኝ ለስፖርት ባኮ ምልድፎ
የሆነ ገንዘብ አስተላልፌ ነበረ።
ምን አልን?
ገንዘብ አስተላልፌ ነበረ። እሱ ደግሞ አልገባልኝ።
withdraw አድርገው ነው?
አይ ዞ deposit ነው ያደረኩት።
እሺ ቴሌግራም ላይ ልከዋል?
አይ አላኩትም። የቱ የቱ የት አለ እናንተ ቁጥር?
ዜሮ ዘጠኝ ሰባ ስምንት እ በጣም ዜሮ ዘጠኝ ሰባ ስምንት
እሺ ቆይ ቆይ እ እሺ እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት እ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አሁን ነው የምልከው።
እ ምንድን ነው የምልከው?
ከቴሌብር የተላከሉትን message
እሺ